Hello hello አዎ አሁን ደውዬ ነበር የ chest CT እሺ አውቄሻለሁ። እሺ OK እንትን ስንት ሰዓት ላይ ትመጡልናላችሁ?
OK patient ያሉበት ሁኔታ ስትነግሪኛለሽ። ሆስፒታል ላይ ናቸው ወይንስ እንዴት ነው?
እ
patient ኡ ያሉበት status እንዴት ነው? ለምሳሌ በኦክሲጅን ላይ ናቸው ወይም አዎ ደግሞ ኦክሲጅን ላይ ነው።
እንጂ like እንትን አላሉም አይደለ?
ኦክሲጅን ነው ያው መንቀሳቀስ አይችልም።
እሺ እሱን ችሎ ስልካችሁ መንቀሳቀስ ምንም አይችልም።
እሺ አ፣ ስልካችሁ ለ MRI ኃላፊ ልክላችኋለሁ። ወረፋውን manage አድርጋ የምትመጡበትን ሰዓት communicate ታደርጋችኋለች።
እሺማ እሺ እሺ